ጤና ይስጥልን። ሆስፒታል ሕክምና ማዕከል ጤና ይስጥልኝ። እንዴት ናቸው?
እግዚአብሔር ይመስገን።
text አድርጋችሁልኝ ነበረ ለትዝ የሚለውን
ምን አሉኝ?
ለትዝግ የሚለውን ተስ- text አድርጋችሁልኝ ነበረ የኢንሹራንስ እሺ
ማለት ምንድን ነው text ኡ ብዬ ነው በዚህ ደውል ስለሚል
OK። እኛ ጋር ካርድ ዛሬ ተመርምረው ነበር አዎ መጣ ነበር አዎ
እኮ የሚያስፈልግ መረጃ ካለ ለዛ ነው ስልኩን በዚህ ደውሉ ብለው text የሚልኩት።
ነው አዎ እሺ እሺ እሺ እሺ